hello hello አ ይብሳ እም እንዴት አመሸህ?
አ ሰላም ነህ?
እግዚአብሔር ይመስገን። ራሄል ነኝ ከቤስት ቤት ነው የምደውልልህ።
አ okay እሺ እሺ እ የተፈጠረው ምንድን ነው በሀያ ሁለት ነው አይደለ? ሶስት መቶ ብር withdraw ያረከው
አ
እኮ አሁን ትናንትና check ስታደርግልህ processing ላይ ነበረ። ትናንት check ስታደርገው ነው balanced ያለው። እሱ ትናንትና እንደገባልክ ነው የሚያሳየው እኛ system ላይ።
አልገባልማ አንተ ቴሌ ብር ላይ አልጨመረልኝም ነው የምትለው።
አ እሺ ስለዚህ የቻፓን ቁጥር ልስጥህና እነሱን ቴሌግራም ላይ አውራቸው። እሺ
ወይ ጨዋታ ላይ እዛ ላይ ደግሞ አ እዛ ላይም የለም ጨዋታ ላይ አይደለም፣ ቴሌ ብርህ ላይ ነው የገባው። ወደ ቤስት ቤት okay።
አይደለም የተመለሰው። እዚህ ጋር እሺ።
የሚያሳየው ወደ ቴሌ ብርህ እንደገባ ነው። እሱ ቁጥር ልስጥህና ቻፖችን አውራቸው። ለምን እኛ ብንልክላቸውም already በእኛ system ላይ balanced ብሎ ስለሚያሳይ ተመሳሳይ እ ምላሽ ነው የሚሰጡን። so በ customer okay side ኡ ነህ አንተ አውራቸውና ከዛ የሚለውን ነገር እ ስማው ወይ ቴሌ ብር ላይም ከሆነ ችግሩ እነሱ ያሳውቁሃል ምን ላይ እሺ እንደሆነ stuck ያደረገው ብሩ ማለት ነው።
okay እሺ እሺ ዜሮ ዘጠኝ ስልሳ
እም ዜሮ ዘጠኝ ስልሳ
እሺ ሰባ ሁለት
እሺ አርባ ሁለት እሺ ሰባ ሁለት
እም በዚህ ቁጥር ቴሌግራም ላይ ነው። ስልክ አያነሱም።
እሺ ቴሌግራም ላይ እሺ ጻፍላቸው። ከቤስት ቤት already ገብቶልሃል ተብሏል፣ ግን እ ቴሌ ብሬ ላይ አልተጨመረም ብለህ አውራቸውና ከዛ ምላሹን ትሰማለህ።
እሺ እሺ እሺ፣ መልካም ምሽት።
እሺ